ጤና ይስጥልን በሽት ቤት ቤት ነው የምልጠው
እማ ከቴሌ ብር ወደ እናንተ አስልኪው ማለት ነው። ቴሌግራም ላይ ልክ ይመጣል ይመጣል ትላላችሁ። ከቅድም ጀምሮ እስካሁን አልገባም።
ማን ልበል? ቴሌግራም ስምህን?
አቡበከር አብደላ ሀምሳ ዘጠኝ ሀምሳ ዘጠኝ መጨረሻው
ሳንቲም ቤ ትንሽ እኮ ፌሪየር አጋጥሞት ነው የዲፖዚት እና የዊዝድሮዋል አሳውቃለች ኦልሬዲ ማለት ነው። የእነሱ መልስ የጠበቅን ስለሆነ ነው። እሺ ዝም ያለ ሲመልሱልን እዛው ላይ update እናደርገዋለን። sorry በጣም